አይመስለኝም። የኔ ነው።
hello hello፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
ከቺፕ ነበር የምደውለው አስራ አቤት አቤት።
ከቺፕ ቺፕ ነበር የምደውለው okay okay okay።
የኮስሞቲክስ እቃዎችን ማቅረብ ፈልገው ነበር እኛ ድርጅት ላይ ለሽያጭ አዎ አዎ አዎ።
ትንሽ የምንሞላት ፎርም አለ እና ስሞትን ማን ልበል ሙሉ ስሞትን አስረስ አባዲ ወለ ኪሮስ
አስረስ አባዲ
አስረስ አባዲ ወለ ኪሮስ።
እሺ ስልክ ቁጥሮትን ይንገሩኝ።
ስልክ ቁጥር አዎ ዘጠኝ ዜሮ ዘጠኝ ሀያ ዜሮ ዘጠኝ ሀያ አስራ አምስት አስራ አምስት ሰባ አራት ሰባ አራት ሰባ አምስት
አድራሻ የት አካባቢ ነው ያሉት?
ትግራይ ማይጨው ከተማ ውስጥ።
እርስዎ ያሉት እዛ አካባቢ ነው?
አዎ አዎ።
እሺ እሺ እሺ እህቴ፣ እሺ ቆይ ቆይ አልጨረስኩም።
እሺ እሺ እየሰማሁሽ ነው።
ምን አይነት ምርት ነው ያሉት? ኮስሞቲክሶች ብቻ ናቸው?
ኮስ- አ፣ ኮስማቲክስ ብቻ ነው።
እሺ እ፣ ከውጭ ካለው አንጻር እርስዎ ላይ ያለው የሚሸጠው ከአንድ እስከ አስር percent ቢያንስ ቅናሽ አለው።
አለው። አዎ አዎ።
okay በፍሬ ወይንም በኪሎ ይላል። እርስዎ አሁን በፍሬ ነው ማቅረብ የሚችሉት እና እ፣ በአንድ ጊዜ ከአንድ እስከ መቶ ያለ product ማቅረብ ይችላሉ?
እ፣ ከአንድ መቶ ሳይሆን እንትን እንደየ ምርቶቹ ስለሚለያዩ አዎ ሁሉንም ጠቅለል አድርገው እንደዛ ማቅረብ ይችላሉ።
እ፣ ወደ ሀያ አምስት አካባቢ ነው ማቅረብ የምችለው ለጊዜው ማለት ነው።
okay፣ ቀስ በቀስ ስለዚህ እያደገ የሚሄድ ስለሆነ ገባ ነው ከአንድ እስከ መቶ ባለው ውስጥ ለያዘው ሀያ አምስትም እዛ ውስጥ ስለሆነ okay okay። እሺ እሺ።
እሺ የእርስዎ ደንበኞች እነማን ሊሆኑ ይችላሉ? ይቅርታ ሴቶች ብቻ ናቸው ወይንስ?
ማን ወንዶችም ከ- እድሜ አይገ- አይገድብም፣ ጾታም አይገድብም።
በቃ እሺ፣ እናመሰግናለን። ይደውሉታል በቅርብ ቀን።
እሺ እሺ። እኔም አመሰግናለሁ።
መልካም እሺ ቀን።
እሺ እሺ። ለሁላችንም እሺ እሺ።
okay okay